hello ጤና ይስጥልን Best Bet
አብሮ ይስጥልን።
እሺ hello።
ምን ልርዳ?
ቦነስ እንዳለው እና እንደሌለው ለማወቅ ነበር።
ትኬት ነው። እሺ cashier code ኡን ንገረኝ።
አስራ ሶስት
እሺ አንዴ ጠብቅ።
እሺ አስራ ሶስት ሰማንያ ሰባት እሺ
ሰባ ሶስት እሺ
ሰላሳ ሁለት
አይ የለውም።
የለውም።
አዎ
እሺ